ጤና ይስጥልን። ቤት ቤቴ ነው የምንረዳው።
ይስጥልን። እንትን ለኦንላይን የተመላሽ እንዴት ነው?
ትኬት ነው
ኦንላይን ትኬት አንድ ጠብቀኝ።
hello አቤት ጤና ይስጥልን። ቤት ቤት
እንትን አይ እንትኑን ለማወቅ ነው ኦንላይን እንዴት ተመላሽ እንደሚሆን በስንት team በአንድ team ሲወርቅ odd ነው odd ነው የሚወስነው። odd አለ አይደለ? total odd አዎ ከዛ ለውስጥ የምትወጣብህ odd አለች አይደለ?
አዎ እሷን ስታካፍለው ከ total odd ህን ለሱ ስታካፍለው ከሀያ በላይ ከሆነ ቦነስ አለው።
ለሶስት ተካፍሎ ከሀያ በላይ ከሆነ ለሶስት አይደለም። አሁን ለምሳሌ አስር ጨዋታ ብትመድብ እ ከዛ total odd ህ ለምሳሌ አርባ አንድ ቢሆን እ የሁሉም ድምር ማለት ነው።
እ ከዛ በኋላ lost የሆነብህ odd ደግሞ አንድ ነጥብ ሶስት ቢሆን እ የ X የሆንክበት ጨዋታ ማለት ነው።
እ አርባ አንድ ሲካፈል ለአንድ ነጥብ ሶስት ታደርገዋለህ ማለት ነው። ገብተዋል ማለት በዛ በዛ ተሰልቶ ነው አሀ፣ ከዛ በዛ ነው የሚሰራው። ከዛ ከሀያ በላይ ከሆነ odd ኡ ሲካፈል የዛኔ ቦነስ ይኖርሃል ማለት ነው።
እሺ በጣም እዛው ነው ማለት ተመላሽም ካለ እዛው ይመለስ ይመለስ።
እዛው በቃ ትኬት ካለ መ- check ላድርግልህ ንገረኝና አይ አይደለም እሱን ለማወቅ ፈልጌ ነው።
ወይም ደግሞ ከፈለክ Best Bet ላይ ስትገባ እ pro- promo ይላል አይደለ? promo አዎ።
የሚለው ላይ እሱ ላይ ስለ ቦነስ ምናምን ይነግርሃል አለ። እሺ refund እሺ።
የሚል አለ ማንበብ እሺ።
ትችላለህ። እሺ።
እሺ በቃ አመሰግናለሁ።